Hello ጤና ይስጥልን።
አብሮ ይስጥልን።
አባይ ባንክ
አባይ ባንክ ሰማንያ ስምንት ሰላሳ አራት
እሺ፣ ሰማንያ ስምንት ሰላሳ አራት አዎ አባይ ባንክ
ወይኔ ተሳስቻለሁ። ምንድን ነበር ይሄ?
ይሄ መረጃ ማዕከል ነው አይደለ?
አዎ እሺ፣ ማንኛውንም መረጃ አመሰግናለሁ።
የሚያገኙበት እሺ
ሰማንያ ስምንት ሰላሳ አራት አዎ አባይ ባንክ
እሺ፣ ቴንኪዩ።
እሺ አመሰግናለሁ።